Hello ሰላም ጤና ይስጥልኝ። መሪኖስ ሙሉዓለም ከዊ ፕላስ ድርጅት ነው የምደውልልህ። መተግበሪያችን አውርደህ ተመዝግበህ ነበረ። አሽከርካሪ ኖት ወይስ ተጠቃሚ ኖት?
አይ ተጠቃሚ ነው።
Okay ተጠቃሚ ከሆን ከአንተ የተመዘገብከው አሽከርካሪዎች የሚመዘገቡበት ላይ ነው እና አንተ የምትመዘገበው ዊ ፕላስ solution user የሚል አለ። እሱን አውርደህ ነው እዛ ላይ ተመዝግበህ አሸናፊ የሚያደርጉትን ኮድ እንዲሁም ከ- የተለያዩ ከሶስት መቶ ሀምሳ በላይ game ኦች እዛ ላይ ማግኘት ትችላለህ። እሺ፣ እናመሰግናለን። መልካም ጊዜ።
እሺ አመሰግናለሁ።
እሺ፣ እሺ።